እንዳልከው salary ሳይሆን እቺ አበል ያለች ያሉ ካላለች
hello
አሎ፣ ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው እግዚአብሔር ይመስገን።
አለን። ለትርፍ ጊዜ ስራ መስራት ፈልጌ ነበር።
እህም፣ በ freelance ማለት ነው።
አዎ፣
እሺ ቪዲዮውን አይተውታል? YouTube ላይ የተለቀቀውን
የተለቀቀውን በደንብ አላየሁትም።
YouTube ላይ ቪዲዮውን ይዩትና ከቪዲዮ ስር መመዝገቢያ link አለ። በ link ኡ ይመዝገቡ።
okay፣ በዛ ነው እ፣ ቀጥታ መጥቼ ማመልከት አልችልም? አሎ፣ ይሰማኛል። በ link ኡ ቪዲዮ ነውና ከዛም በቪዲዮ ስር ካለው link ተመዝገቡ።
okay። አይ አሁን እዛ ጋር የሚለው ብዙ ጊዜ editor ምናምን ነው የሚል። እኔ ደግሞ አዎ እዛ ጋር አሉ list ኦች አሉ አስር ምናምን የሚሆኑ በምንድን ነው አንተ መስራት የፈለግከው?
አይ እኔ አሁን እንትኔ ስ- field ኤ electrical engineering እና ትራንዚተር ነው።
አዎ እዛ ከተዘረዘሩት ላይ ለአንተ የሚሆነው ምረጥ።
አዎ፣ okay።
በአንተ አሁን በነገርከኝ department የለም፣ ግን most probably አንተ መስራት ትችላለህ የምትለውን እዛ አዎ።
ከተዘረዘሩት መካከል okay።
በዛ በል።
እሺ፣ እንደዛ ላድርግ። እሺ።
እሺ